ሄሎ ሄሎ፣ አቤት።
ጤና ይስጥልን።
አብሮ ይስጥልን።
ከመንግስት አካል የደረሰበትን በደል ማሳወቅ ይቻላል ተብሎ ነበር። በዚህ እሺ፣
ቦታ በመሬት ይዞታ ላይ ያለ ነገር ነው።
አም፣ ቦታ እ፣ መሬት ይዞታ ማለት ነው።
እ፣ ከየት ነው የሚደውሉልኝ?
ከጋምቤላ ክልል ጋምቤላ። ታዲያ እዛ ቁጭ ብሎ የለ እንደ የእኛም ባጠባቂ ምን እዚህ ድረስ አስደወሉት ጋምቤላ ክልሉ ላይ ሳይሆን ወረዳ ውስጥ ነው ይሄ።
እኮ ጋምቤላ አለን። የእኛም ባጠባቂ ከጋምቤላ ለሚነሳ ጥያቄ እዚህ አዲስ አበባ ወይ ድረስ እንዳትመጡ ብለን ጋምቤላ ላይ አቋቁመን የፌዴራሉ ቁጭ ብሏል እያልኩት ነው አይ ስልካቸውን ስለማላቅ ነው። እሺ እኮ ያዟ። ስልክ መጠየቅ እኮ ነው። ጋምቤላ ዜሮ አርባ ሰባት ነው አይደል መነሻው?
አዎ እንደዛ ነው።
ዜሮ አርባ ሰባት ይበሉ
እሺ
አምስት ሀምሳ አንድ እሺ
ዜሮ አምስት አርባ ስምንት
ዜሮ አምስት አርባ ስምንት ደውሉላቸው። ጋምቤላ አሉ።
እሺ እሺ እሺ